ወይ መሄላ hello፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ማህደር ኖት?
አዎ ነኝ።
ከችፕችፕ ነበር የምንደውሎት።
እ- እሺ እ፣ ይቅርታ ትንሽ ጥያቄዎች ጠይቆት ነበረ።
እ፣ እሺ፣ ችግር የለም። እሺ ችፕችፕን እንዴት አገኙት?
እ፣ ጥሩ ነው። በጣም አሪፍ ነው።
አሪፍ ነው ያለው ነገር፣ አዎ።
ተመችቶታል?
አዎ አሪፍ ነው።
okay። customer service ላይስ ያለው ነገር እንዴት ነው?
አይ አሪፍ ነው። ጥሩ ናቸው።
okay። application ኑን ሲጠቀሙስ እንዴት ነው? ቀለል ያለ ነው ወይንስ የከበዱት ነገር አለ?
እም፣ ቀለል ያለ ነው።
ቀላል ነው ቀላል ለእርሱ?
አዎ እኔ ቀሎኛል። አዎ okay። product ስ እንዴት ነው? ተቀብለዋል እስካሁን አይደለ?
አዎ በጣም አሪፍ ነው።
እ፣ በጠበቁ quality ነው ያገኙ? product ኡን ውይ፣ ቆንጆ በጣም።
quality ነው?
ቆ- ቆንጆ ነው።
okay okay።
ቆንጆ ነው።
እ፣ ቺፕቺፕ application ላይ ፈልገው ያጡት ይሄ ቢኖር ብለው የሚሉ product አለ? ተጨማሪ product ውይ፣ ውይ፣ በጣም አዎ። ለምሳሌ አሁን ዱቄት
እ፣ ዱቄት እኮ አለ።
ዱቄት የለም። የጤፍ ነው ያለ።
የጤፍ ነው ያለው እንጂ ዱቄት የለም። ፍርኖ ዱቄት የለም። ፍርኖ ዱቄት የለም።
okay አ- አለ። ቺፕቺፕ application አችን ነው?
ላይ አለ። ግን እንዴት እ።
መሰሉት እም፣ warehouse ሳይኖር ሲቀር አንዳንዴ ከ application ላይ ይጠፋል እንጂ ብዙ ጊዜ አይጠፋም። አንዳንዴ አለ።
አዎ አየነው። እንደውም እኛ በጓደኞችን እም።
check አደረጉ የለም።
የለም አሁን የለም።
ባዘዙበት ሰዓት ይሆናል እንጂ ያጡት እም፣ በሰዓቱ ውጥረት ሆኖ ይሆናል እንጂ የጠፋው አለ።
for example ዛሬ አግዜ ነበረ የለም። እሱን ለማዘዝ ፈልጌ ዛሬም check አድርገው ነበር ዛሬ የለም።
check አድርጌ ያለው የለም።
okay እሺ፣ እሱ እሱ እንዲስተካከል ነው የሚሉኝ።
እሱ ቢስተካከል አዎ።
okay እሺ፣ delivery time ኡ እንዴት ነው? በሰዓቱ ነው የደረሰውት? በተባለበት አዎ፣ ሰዓት በሀያ አራት በተባለበት ሰዓት ውስጥ ሰዓት ነው።
ተረክበውት?
አዎ፣ ተረክቤያለሁ። አዎ።
okay delivery service ኡ እንዴት ነው? driver ኦች መተው እርሶ ጋር ያለው ነገር አይ፣ አሪፍ አቅርቦቱ ነው። አዎ፣ አሪፍ ናቸው። አሪፍ ናቸው።
ቢስተካከል ብለው የሚነግሩን ጠቅልል አድርገው complain ካለ complain የለኝም።
በቃ ይሄው ነው።
በቃ በቃ።
እሺ customer አችን ከልብ እናመሰግናለን። ችፕችፕን ይጠቀሙ፣ ያለውን ነገር እናስተካክላለን።
እሺ፣ እኔ መልካም ቀን።
ኦኬ መልካም ቀን። እሺ